ጤና ይስጥልን ክላሲክ ሳሪስ አቤት እሺ ቅድም ሄዳ የጠየቁት ነበር። hello hello አባ hello hello አይሰማም?
ይሰማል አሁን እሺ ክላ- ቅድም የደወልኩላችሁ ነኝ ከቢው ከቢው እሺ ሳታስቡት ነበር እንዴ order ኡን
order ኡን ጀምረነው ነበረ ግን በቃ ልክ እሱ ወጣብኝ ሲል ወጣብኝ ሲል እኛ አቋረጥነውና ቁጭ አደረግነው። አሁን ሲመጣ ልጁ እንደገና ሲመጣ ከበዛ አስር ደቂቃ ነው የተጀመረ order ስለሆነ ትእዛዝ ስላለ ብቻ ለመብሰል ነው የሚቀረው። ይወጣል ሲባል አይ ቆይ ልደውል ብሎ ነው የደወለው እና የዛን ሰዓት ወጣብኝ ሲል እንትን ያለ ነው የመሰለው።
እሺ ምን ያህል ደቂቃ ይፈጃል?
እሺ ምን ያህል ደቂቃ ይፈጃል? hello
በቃ አስር ደቂቃ ከበዛ በቃ በማለት ትልቅ ደቂቃ ማለት ነው።
እሺ እሺ አመሰግናለሁ።
እሺ
ጀምረን ምን ያቋረጥ ነው